hello ጤና ይስጥልኝ። ጠብታ አምቡላንስ እንትን በእናትሽ emergency አስቸኳይ ኦክሲጅን እንትን እያላቸው ነበር። ትመጡልናላችሁ?
የት ነው?
እዚህ እንትኑ ጋር አስራ ሰባት መስጊዱ ጋር
እዚህ እዚህ አካባቢ ነው፣ ቅርብ ነው።
የት ናችሁ እናንተ? ሀያ ሁለት አካባቢ አይደላችሁ?
እኛ መገናኛ ነን።
እሺ የቅርብ ቦ- ቦታ አለ? የሀያ ሁለቱ አለ? ስልካቸውን ሰጪን።
የለም እዚህ ብቻ ነው ያለው። በዛ ላይ ደግሞ አምቡላንስ ስራ ወጥቷል። ትንሽ ይቆይባቸዋል፣ አንድ ሰላሳ ደቂቃ ሌላ አምቡላንስ ቦታ አማራጭ ስጭን በእናትህ። ኦክሲጅን ትንሽ ናት።
እ፣
ተባበሪን በእናትህ።
ቀይ መስቀል
ቀይ መስቀል የሚባል አለ?
አሀ፣ okay። ቀይ መስቀል ኦክሲጂን የላቸው። ምን ላድርግልህ አባቴ? ሌላ
መኪና ውስጥ ኦክሲጅን የላቸውም?
አዎ የላቸውም፣ ያላቸው አይመስለኝም።
እሺ እሺ፣ አምጪው።
hello እሺ ያ- ስጭን። እሺ የላቸውም፣ ግን አምቡላንስ አላቸው። ዘጠና ሰባት ዜሮ ሰባት ዘጠና ሰባት ዜሮ ዘጠና ሰባት።
ዜሮ ሰባት አይ ዘጠና ዜሮ ሰባት ዘጠና ዜሮ ሰባት እሺ ሌላ አምቡላንስ የለም? እዚህ ገርጂ አካባቢ የሆነ አምቡላንስ አይቼ ነበር ሰሞኑን ያላወቅ
ዋሽንግተን ምናምን ነው። ለምን እንደዛ አታረግም? ሰማንያ አንድ ሀያ ሶስት ደውለህ አምቡላንስ ቁጥር ስጠኝ ብለህ
ማንን ሀያ ሶስት የሉም። ይህ ኦኬ፣ እዛ እሺ ቁጥር ስጠኝ ኢንፎርሜሽን- ማለት አዎ ወይ ተብለህ ኢንፎርሜሽን